ቁጥራሴ ለማንሶ ሄሎ
ሄሎ ሄሎ፣ እንዴት ነህ? ሰላም ነው አለ። እግዚአብሔር ይመስገን።
አለ። ማሽን ገዝተን software ኡን set setup ስናደርገው license expire አደረገ ይለኛል። መጀመሪያ initial setup ላይ ማለት ነው።
እ አዲስ ማሽን ነው።
አዲስ ማሽን ነው፣ ገና setup አላደረገም።
እ license ኡን እ ይዞልህ አልመጣም። delivery ሲያደርግ ልጁ አይ አልመጣም፣ ይቅር።
እሺ፣ ስልክ ልስጥህና
እሺ፣
ዜሮ ዘጠኝ ዜሮ ዜሮ ዘጠኝ እ ዜሮ ሶስት
አንድ እስክሪብቶ ላይ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
እሺ አሁንም ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት
እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት አዎ። አዲስ ማሽን ነው አይደለ?
አዲስ ማሽን ነው። በኮምፒውተር የሚሆነው ማለት ነው።
እኮ ያክላሰዋለ ሲተክልልህ የዛኔ ልጁ license key ውን አላስገባልህ delivery እኮ አላስገባልኝ።
ሲያደርጉ እዚህ ራሱ አላረገውም። እኛ ነው የወሰድነው ራሱ ከብዙ ጊዜ ነው።
እ?
እኛ ራሳችን ነው ራሱ እኛ ራሳችን ሄደን የወሰድነው እነሱ መሰል አልገጠመ ጊዜ አሀ አንተ ራስህ ነው መተህ የወሰድከው ማሽኑ?
እኛ ብመተን ለዛ ነው በቃ እሺ። እኮ license key ያልተላከልኝም በላቸው እና ሲ- software department ናቸው አናግራቸው እነሱ። እሺ
አመሰግናለሁ።
እሺ